ጤና ይስጥልኝ።
hello hello።
ደንበኛችን
አቤት እህቴ።
እሺ፣ ምን ልርዳዎት ደንበኛችን?
አ- አ- አ- የአሁኑ ነበረ wi- ወይ- withdraw አላረግልም ያለኝ እሺ እሺ።
እና እህቴ አሁንም ሞከርኩት እ- እ- እንትን እያለልኝ አይደለም እና ከ- እንትን አድርገውና ላኮ ብለሽኝ ነበር ልኬዋለሁ።
እሺ screenshot ልከውልናል ደንበኛችን።
አ- አ- አሁን የላኩልን የገንዘቡን መጠን ብቻ ነው የሚያሳየን። አሁን እኛ አሁን status ኡን እና የወጣበትን ሰዓት እያየን ነው የምናስተካክልሎት ደንበኛችን።
okay እሺ። የወጣበት ሰዓት
አዎ ለማውጣት የፈለጉበትን ሰዓት status ኡ processing ነው failed ነው የሚለው ያንን እ፣ ከቶኤክስ ስፖርት ሂስትሪ ላይ ማግኘት ይችላሉ።
አዎ።
ያንን ይላኩልን።
ኦኬ። እሺ እሺ።
እሺ ከምሽት ነው